እንደምን አደራችሁ ከዚህ ከፌዴሬሽን ነው የምደውለው ትላንትና የሆነ ኢሜል አድርጌ ነበር የጎረቤት ሀገራት መሪ ጥሪ እንዲተላለፈልን ስለመጠየቅ የሚል
ጥሪ ኢሜል አድርገሻል?
ወይም ኢሜል አድርጌያለሁ። እኛ ሄሎ፣ ወይ ወይ፣ እያየሽ ሊና?
አይ እኛ ጋር አይደለም ኢሜል ካረግሽ አለቆች ጋር ነው።
አዎ፣ በ- ያው፣ እሺ፣ ኢሜል እሺ፣ በቃ ከደረሳችሁ ከሰዓት እሞክራለሁ። እሺ